ሰዓት ድረስ አቤት ሰላም ጤና ይስጥልኝ ዶን ኪዩብ ነው።
አዎ ስራውን apply ለማድረግ ፈልጌ ነበረ። እንዴት ነው ማድረግ የምችለው?
ቪዲዮ ላይ link አለ። link ኡ apply ያድርጉ።
የትኛው ቪዲዮ? የለቀቀው ቪዲዮ ላይ link አለ?
አዎ አዎ፣ ዶን ኪዩብ ላይ
እሺ፣ እሺ፣ አመሰግናለሁ።
እሺ፣ እሺ።